ሰላም ጤና ይስጥልኝ።
እንዴት ነሽ ነው እግዚአብሔር ታዝዘን ነበር ቅዳሜ ዕለት እና ለዛሬ ብለናችሁ ነበር።
ይመስገን አሉኝ።
ስንት ታዝዘን ነበረ?
እስኪ ኦንላይን ስልክ ስልክ ቁጥር ይንገሩኝ እስኪ።
ዘጠኝ ሰላሳ
ዘጠኝ ሰላሳ
ዜሮ ዜሮ ሀምሳ ዘጠኝ ሀምሳ ዘጠኝ ብርሃን
ሀምሳ ዘጠኝ ሀምሳ ዘጠኝ ነው። እዚህ ጋር እንደወጣ ነው የሚያሳየኝ። ወይ ስልክ ቁጥር ንገሮት፣ ያወጣውን driver እንደውልልን እኛ ጋር አንበብ ንገሮት። ያዙ አሁን
ምን አሉኝ?
ተናግሮ ከሆነ ቀን አልተደወለልንም። ዛሬ ነው እንደወጣ የሚያሳይን
አዎ አዎ፣ ዜሮ ዘጠኝ ንገሪኝ ይችላል check ያደርጉት። ስልክ ቁጥር ልንገሮት፣ ዜሮ ዘጠኝ ሀያ ዘጠኝ እሺ ሀያ ዘጠኝ
ድጋሚ ሀያ ዘጠኝ ሀያ ሀምሳ ሰባት በሀያ